Hello,
ሄለው
ምን ልታዘዝ?
እስኪ አንዴ አቋርጭልኝ።
እሺ አንዴ መስመር ላይ ጠብቂኝ።
እሺ
ደንበኝነቱ ተቋርጧል።
ተቋርጧል አዎ
እና ምንም ነገር እንግዲህ የሚደርሰኝ ነገር የለም አዎ
ነው። እሺ በቃ እሺ።
እሺ።